ጤና ይስጥልኝ። ከቢጫ ኢትዮጵያ ነው የምደውልዎት።
እሺ እሺ የአባት ማለት ስም አገኘው?
አዎ አግኝቻለሁ። ደ- አቶ ደረጀ እህ፣ ለታ ነው የአባት የአባቱ ስም ማን አሉኝ?
ደረጀ ለታ እለታ ለታ ለታ።
እለታ። okay አዎ አቶ እሺ፣ አሁን ደረሰ ጉ- ደረሰ ጉደታ
ደረሰ ነው የአባት የሰ- የከሰም የደንበኛው ሁል- ስም?
ሁለት አዎ ሁለት ስም የደረጀ owner ነው። ምናልባት ስልኩ ካልሰራ or out of ከሀገር ውጭ ከሆነ ምናምን የባለቤት እንትን አይታወቅም። እንደ አማራጭ ብዬ ነው የአቶ ደረሰን የምነግርሽ እህ፣ right እህ፣ እሺ እሺ እሺ።
አዎ አመሰግናለሁ።
ስለዚህ አዎ ደረጀ ጉደታ ነው። እሺ እሺ፣ ማን እሺ፣ ደ- ደረሰ ጉደታ። እሺ መልካም እሺ።
እሺ እሺ። አመሰግናለሁ። እሺ፣ ቻው።